ሄሎ ጤና ይስጥልኝ ካፒቴን ምግብ ስቴት ሚርዶ
እናበስትልን እንትና ብዙ አድርጌ አሁን ብር እንትን ሪኩዌስት አፕሮቭድ መደረግ አለበት ይላል። እንትን
ውዝድሮ አድርገው ነው።
አዎ እሺ፣ በዚህ ስልክ ቁጥር ነው በስቴት የሚጠቀሙት።
አዎ በዚህ አዎ ዜሮ ዘጠኝ ሀያ ሶስት
እሺ፣ ስንት ብር ነው ያደረጉት?
ሁለት ሺ አስራ ሰባት ብር
እሺ፣ አንዴ መስመር ላይ ጠብቁኝ። ሄሎ
አቤት
እሺ፣ ይገባሉ። ታል process ላይ ነው።
process ላይ ነው።
አዎ እሺ እሺ።
እሺ፣ መልካም ቀን